Hello ጤና ይስጥልኝ ተላ አምቡላንስ ባኮ ምን ልርዳው? አ ከሰሜኑ ቴሌ ዘውዲቱ ነው አይደል? okay ሂሳቡ ሁለት ሺህ አምስት መቶ ሀምሳ ብር ነው።
ለአንድ ቀን እ የአንድ ቀን አዎ ለ- ማድረስ ብቻ ማለት ነው። ካሉበት ቦታ ወደሚፈልጉበት ሆስፒታል ለማድረስ። እሺ ምን ችግር የለም።
Hello
አቤት
እንትን እነዛ አገልግሎት የለውም።
እ እ ሁለት አካባቢ እነዛ አገልግሎት የለውም
እኛ የአምቡላንስ አገልግሎት ነው የምንሰጠው።
ብቻ አዎ ክፍያ አለው።
ምን አሉኝ?
ክፍያ አለው ማለት ነው።
አዎ ክፍያ አለው በ- እናስከፍላለን። ከሚፈልጉበት ቦታ ወደሚፈልጉበት ሆስፒታል ባለሙያዎች አሉን። የአምቡላንስ አገልግሎት ነው የምንሰጠው። ትራንስፖርት፣ የሕክምና ትራንስፖርት።
እሺ እሺ፣ አመሰግናለሁ።
እሺ ምንም ችግር የለም። እሺ